hello ሰላም ጤና ይስጥልን። በስልክ
withdraw አድርጌ ነበረ። በእናትህ መቼ?
ትላንት ማታ ስንት ብር?
ሰባ አምስት ነው።
ይሄ ነው የምስራች ስልክ
ይህ ሳይሆን አርባ አንድ
አርባ አንድ ሀያ አንድ ስልሳ ስምንት ስልሳ ዘጠኝ ሀያ አንድ ስልሳ ስምንት ስልሳ ዘጠኝ
አርባ አንድ ሀያ አንድ ስልሳ ስምንት ስልሳ ዘጠኝ አዎ እሺ፣ አንድ ጠብቀኝ፣ check ላድርገው። ሰባ መቶ ብር ነው ያልከኝ?
አዎ እሺ።
ውበዬ አለ
በቻፓ ወደ ንግድ ባንክ
አዎ ወደ ንግድ ባንክ ያው እሺ፣ process ላይ ነው። እሺ፣ ስለ ቻፓ ስላሳወቅንላችሁ settle ያደርጉላችኋል፣ ይገባል። እሺ፣ ትንሽ ጠብቀው።
thank ለደወሉ እናመሰግናለን። መልካም ቀን።
ዩ